ሄሎ ሄሎ ሄሎ ሄሎ ሄሎ
ሄሎ ሄሎ ወይ ወይዬ check ላድርግና ጠዋት ላሳውቅህ ብለዋል።
እሺ እሺ በቃ እሺ። ከዛ ይዘውት እመጣለሁ። ይዘውት ይምጣ እንዴ ወይ ነገ ጠዋት ምናምን ስለው መጀመሪያ ሲስተሚኒቱን check ላድርገው አለ።
okay ጥሩ ልጁ ያልተቀበለው ልጅ ስለሆነ ቼክ ያድርግና ያሳውቅህ።
እሺ እሺ መልካም እሺ ቻው